ጤና ይስጥልኝ ልዩ ኢትዮጵያ ህይወት ነኝ እባክዎ ምን ልርዳዎ?
በስልክ ደውዬ አዝዤ ነበር draft ተበላሽቷል ብዬ ግን አልመጣልኝም። አንድ ሰዓት ይደርሳል ተብዬ ነበር አልመጣም እስካሁን አንድ ሰዓት በላይ ሆነ።
draft ማሽኑ የተበላሸቦት?
አዎ
እሺ እባክዎት የኔ ቢጂ ID ዮትን ይንገሩኝ።
አስራ አራት ዜሮ ዘጠኝ
አስራ አራት ዜሮ ዘጠኝ
ሰባ አንድ አንድ
ሰባ አንድ አንድ እችዬ ጌታችሁ ነው አይደል የእርሶ ስም?
አዎ ዳግም ትንሳኤ ግሮሰሪ ዳግማ ትንሳኤ ግሮሰሪ
አዎ
እሺ ደንበኛችን መልሼ አስታውሽልዎታለሁ ለሚመለከተው አካል መጥቶ ይሰሩልዎታል
እሺ ግን እንደዚህ ነው የምትሉት እስካሁን ሶስተኛዬን አሁን የደወልኩት ግን አልመጣልኝም እስካሁን ምናልባት ወረፋ በዝቶ ይሆናል ደንበኛችን ይቅርታ ግን ይመጡልዎታል
እስኪ ፈጠን ቢያደርጉልኝ ጥሩ ነበር ማዘዛችሁንም እናንተ ደውላችሁ
እሺ ደንበኛችን በጣም ይቅርታ ሌላ ምረዳዎት ነገር አለ
እ ሌላ ምረዳዎት ነገር አለ
አረ የለም ይሄን በርዳችሁኝ ሌሎች ችግር የለውም ነበር እሺ ደንበኛችን ስለ ደወሉ እናመሰግናለን አገልግሎቴ ላይ ያለዎትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልን መልካም ቀን ይሁንልን